ጤና ይስጥልኝ አልፌ ሳምሬት ነኝ። በኩል ልርዳው
ምንድን አሁን ደውዬ በሰጠሽኝ እንትን ላገኛቸው አልቻልኩም። ምንድን ምለው የቴሌግራሙ channel account ነው ደንበኛችን ቴሌግራም account ነው ቴሌግራም የሚጠቀሙት በዚህ ስልክ ቁጥር ነው።
በዚህ የምጠቀማለሁ። በሁለቱም በሁለት ስልክ ቁጥር ነው የምጠቀመው።
በየትኛው እንላክሎት?
በዚህኛው በስ- በራሱ ላይ እሺ ሙሉ ስሞትን ማን እንበል?
አለማየሁ እንዳለ ከበደ ማን አሉኝ?
አለማየሁ እንዳለ ከበደ
እሺ ደንበኛችን text እንልክሎታለን። ከዛ screenshot ይልኩልናል።
እሺ እሺ መልካም ቀን።
አሜን